ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ?
እንትን እምቢ ብሎኝ ነው ኦንላይን ለመጫወት
ምን ብሎት?
ኦንላይን ለመክፈት እምቢ አለኝ።
ምን ይሎታል?
ከላይ
hello
አቤት ምንድን ነው የሚሎት? ምንድን ነው ያስቸገሮት?
SIM card ቀይሮ ነው ምናምን መሰለኝ የሚለው
SIM card ቀይር
አዎ እስቲ check አድርጉ የሚሎትን screenshot አድርገው በቴሌግራም ይላኩልን።
በቴሌግራም አዎ
እሺ
እሺ